hello ሄሎ አቤት አቤት ሰላም ጤና ይስጥልን። ቴሌቪ
አ፣ ስድስት ሰማ ሰ- ስድስት አምስት ሰ- ስምንት ሰባት ላይ ደውሉና ምናምን ስላሉ
አዎ፣ ቴሌቪ game ነው።
እ፣
game ኦቹን ሲጫወቱ ብዙ ሽልማቶች አሉት። ላፕቶፕ፣ ስልክ አምስት ሺህ ብር፣ ከአምስት ብር እስከ አምስት መቶ ብር ካርድ ያሸልማል።
እ፣
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይደውሉ።
እ፣ አንድ ቁጥር ላይ ለመመዝገብ፣ ሶስት ቁጥር ለመጫወት፣ አሃ፣ ሰባ አንድ ቁጥር ላይ ቋንቋ ይምረጡ ይላል።
እ፣
እ፣ ሶስት ቁጥር ለመጫወት ሲጫኑ ጥያቄና መልስ እድሎትን ይሞክሩ የሚል አለ።
እ፣ ጥያቄና መልስ በኩል ነው።
አሃ፣ ጥያቄውን መመለስ ነው።
እጣ ጥያቄውም በተከታታይ አስሩንም ሲመልሱ ትኬት ይሰጡታል። የእንቅርሱ ደግሞ የሚያሸልም ጨዋታ በትኬት ይጫወታሉ ማለት ነው።
okay፣ የሚሸለሙትን በ- በምንድን ነው የምንቀበለው?
ሽልማቱ
እ፣ እንደ ድሎት ነው እንደ ድሎት ነው ሽልማቱ ላፕቶፕ፣ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ያሸልማል።
በቃ አሪፍ ነው። እሺ፣ እንሞክራለን። እሺ፣ እሺ መልካም እድል።
እሺ፣ ኢንሻአላህ